ያለፈው ፍቅር ትዝታውን በዝማሬ የልቤ ልንገርሽ ስሚኝ ፍቅሬ ስሚኝ ፍቅሬ ያለፈው ፍቅር ትዝታውን በዝማሬ የልቤ ልንገርሽ ስሚኝ ፍቅሬ ስሚኝ ፍቅሬ
እመልሽ ጊዜ አስታውሽ ለአንድ ጊዜ እንዲህ ነበር ወይ የፍቅር ደሞዜ ስመኝሽ ለፍቅር ስመኝሽ ለመላ ዘበራረቅሽብኝ ሕይወቴን በሞላ አንቺ ሳስተብሩ ሂሳብ ኬሚስትሪ እንዴት እንዲጠፋ ፍቅር አስተማሪ እንዴት እንዲጠፋ ፍቅር አስተማሪ ድርሳንሽ ተጽፎ በፍቅር ድርሳን ገርልሽ እንዲነበብ ዘፈንኩት አሁን የሚያውቀው ያውቀዋል የእኔን ያንቺን ጉዳይ ልናገር በይፋ ላውጣው በአደባባይ ልናገር በይፋ ላውጣው በአደባባይ እኔማ ናዘንኩብሽ ባንቺ በይገና ስብሽ ልቤማ ፍቅርን ባከበረ ቅስሙ ተሰበረ ረእና ገዳሙን ገዳሙ ገዳሙ የአራዳ ልጅ መሆን ለፍቅር አይሰራም። ተንገዳግጃለሁ ልክ እንደ ሰካራም አንዳንዴ ሳስበው ያለፍኩትን ጊዜ ዛሬማ አለቅቀኝ የፍቅርሽ አባዜ ዝናብ ጥሎን አይት እያጉረመረመ ልቤ ገሳ ልብሱን ከደጇ ከረመ ልቤ ገሳ ልብሱን ከደጇ ከረመ አባይ ጉደል ብለው አለኝ በትእሳስ የማን ጉድ ይችላል እስከዚያው ድረስ ትመጭ እንደው ልምጣ አትመጭ እንደው ልቅር ለሩቅ ለሩቅ ሆኖ መች ይቻላል ፍቅር ሩቅ ለሩቅ ሆኖን መች ይቻላል ፍቅር እኔማ ናዘንኩብሽ ባንቺ በይገና ስምሽ ልቤማ ፍቅርን ባከበረ ቅስሙ ተሰበረ ከዓይኔማ ከብሌኗ በልጦ ለእኔማ ትምህርቱ እዚያው ነኝ ከምታውቂ ቦታ እኔስ በትዝታ ኦሆ